ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወዳለሁ። ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። በጠላቴ ደንደሱ ላይ ቆመ ሚመካበት ጉልበቱን ሰባብረ አወጣኸኝ እጆቼን ይዘህ ሁሉ አንተ ነው ምን ልክፈልህ አወጣኸኝ እጆቼን ይዘህ ሁሉ አንተ ነው ምን ልክፈልህ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ ለዘላለም ልቤን ይደንቀኛል ጉልበተኛው ፍቅር ያስነባኛል መውደድህን ገለጥከው በስራ እኔም ቆምኩኝ ክብርህን ላወራ መውደድህን ገለጥከው በስራ እኔም ቆምኩኝ ክብርህን ላውራ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ ማረፊያዬ የህይወት ውሃዬ ሙላቴነ ጥጋብ እርካታዬ ለመለምኩኝ ወንዝ ዳር ተክለኝ አይበርደኝም ስምክን አልብሰኝ ለመለምኩኝ ወንዝ ዳር ተክለኝ አይበርደኝም ስምክን አልብሰኝ ውለታህን እንዴት ረሳለሁ? ስጦታህን እንዴት ረሳለሁ? የኔ ጌታ ገና ዘምራለሁ። የኔ ጌታ ገና ወድሃለሁ። ከትቢያ ላይ ካፈር ላይ አንስተ ከሸለቆ ከጥልቁ ጎትተ ከፍ አረከኝ በስም ዝማሬ እኔ ያልሻም ላንተ ይሁን ክብሬ ከፍ አረከኝ አድርገኝ በስም ዝማሬ እኔ አልሻም ላንተ ይሁን ክብሬ ውለታህን እንዴት ረሳለሁ ስጦታህን እንዴት ረሳለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ የኔ ጌታ ገና ዘምራለሁ የኔ ጌታ ገና ወድሃለሁ